ሄሎ
አቤት ሰላም ጤና ይስጥልኝ። ቴሌቪ
አብሮ ስጥልኝ።
አለ ልደው
ሄሎ
ሄሎ ይሰማል።
እንትኑ ትክ መጀመሪያ ምዝገባ አስራ አምስት ብር ወስዶ እዛው ትኬቱ የለም። እንዴት ነው?
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው እሺ
አን- እ፣ ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ
እ፣ ሶስት ቁጥር ጭኔ ነበረ። ትኬት ቁጥር የለም ምናምን እያልኩ ነው።
አ- አይ እድ- ሶስት ቁጥር ላይ እድሉን ይሞክሩና ጥያቄ እናመልሳለን። እድሉን ይሞክሩ፣ game አይከፍትም። እሱን መጫን ብቻ ነው።
እሺ እሺ ጥያቄና መልስን ሲነኩ ስድስት አይነት category ዎች ይሰጡታል። ከስድስቱ መርጠው መጫወት።
በቃ እሺ፣ እሺ፣ መልካም
መልካም መርሳ